ጤና ይስጥልኝ ልስፖርት ነው ባክዎ የምንረዳው?
ሪፖርትም ትላንትና አድርጌ ነበረ እስካሁን ብር አልገባልኝም። ኦንላይን ተጫውቼ
deposit አድርገው ነው?
እ? deposit ሚለው ላይም deposit ሚለው ላይም አልመጣም ከነጭራሹ ብሩን አላመጣልኝም። ግን እ፣ ጨዋታው እንዳለ አልፌያለሁኝ። ስምንት ጨዋታ ነበር እሱን አልፌያለሁኝ።
ቴሌግራም ላይ ልከዋል?
ልኬ ነበረ ምንም ምላሽ አልሰጡኝም።
በዚህ ስልክ ነው የላኩት?
አዎ
አሁን በነገሩኝ ስልክ የለም፣ በደወሉበት ስልክ የለም። ቴሌግራም ሌላ ቁጥር ካለዎት ይንገሩኝ።
ሌላ ቁጥር የለም፣ በዚሁ በራሱ ስልክ ነው።
ወይ Hi ብሎ ይላኩልኝ። እዚህ ጋር invitation ላኪ ነው እያለኝ ያለው።
አይ፣ Hi ብዬ እኮ ትላንትና ልኬ ከ ወይ የወጣ ጨዋታ አለ ምናምን ስትለኝ የወጣ ጨዋታ የለም አልኳት።
እኮ Hi ብሎ ይላኩ። እኔ እያየሁት ካልሆነ issue እንትን ልሎት አልችልም። ለዛ ነው።
እሺ Hi ብዬሽ መልሼ ልደውል።
እሺ
እሺ